ሰላም ጤና ይስጥልን ችብችብ ሰላም ነው። ደውዬ ነበር አሁን ምናልባት አንተ ጋር ከገባው የሆነ እኔ ፕሮዳክት ላይ ማላቃት ጋር ጆይን አድርጋኝ ነበረ እና ስልኳን ተቀብዬ አላውቅሽም ብሎ ልላክልኝ ስላት እቃውና ምፈልግ አለች። እቃው ደግሞ ራሴ ጆን ክሬት ሳረኩት የራሴ ሰዎች ነበሩ ጆይን የሚያደርጉት። ስለዚህ እቃውን እኔ የምገባበትን የያዘችብኝ። ስለዚህ እኔ እቃውን እፈልገዋለሁ። ስለዚህ ብርሽን ነው የምመልስ አላቅሽንም ስላት አልፈልግም አለች። ስለዚህ ከእሷ ጋር መግባባት ስላልቻል ለእናንተ ብሩ ልላክላችሁና ከእናንተ ጋር ትነጋገር
okay። እስኪ አንዴ ይቅርታ፣ በዚህ ስልክ ነበረ order ያደረጉት እርሱ?
አ- order ያደረኩ በዚህ ነው። አዎ
እሺ፣ አንዴ ይቅርታ። ጣ ጽጌ የምትባል ማን?
ጽጌ እሺ፣ ምን ምን ላይ ነው የገባችው? ምን አይነት አቮካዶ፣ ሽንኩርትና ድንች፣ ፓስታ ምናምን ፓስታ ለእኔም አልደረሰኝ።
አራት እንትን ላይ ነው የደረ- የገባችው?
አዎ ፓስታ ግን የእኔም የሰው- የሁላችንም አልመጣም።
እሺ፣ ማን ይቅርታ፣ ስሟን ያውቁታል?
ጽጌ ጽጌ ጽጌ ነች። እሺ፣ እስኪ አንዴ ልደውልላና መልሽ። ደውልሎት እሺ እሺ እሺ።